ጤና ይስጥልኝ ሄሎ ቪዛ ሚልኪ ነኝ። እባክዎ ማየት የጉዞ መረጃ ልስጦ?
የሲንጋፖር የትኬት ዋጋ ስንት ነበረ? ልታይ ትችያለሽ?
እሺ መቼ ነው የሚሄዱት? መቼ ነው የሚመለሱት? ደርሶ መልስ ነው ወይስ one way ነው?
ደርሶ መልስ
እሺ መቼ ነው የሚሄዱት? በመቼ ሌሎት በየቀኑ ስለሚለይ okay። ከአንድ ወር በኋላ ነው የሚሄደው።
እሺ የሚመለሱት
ከሁለት ወር በኋላ
ማለት እዛ ሄደው ሁለት ወር ነው የሚቆዩት?
አ አ እሺ አንድ መስመር ላይ ጠብቁ።
እሺ